hello
hello ሰላም ጤና ይስጥልን ደህና ነሽ?
አለን ምን ልርዳዎት
መች መች
ምን አለን
message እየገባ ነው።
እሺ message ኡ ቴሌዊን game ነው game ኦችን ሲጫወቱ ሽልማት ያገኛሉ እ
ቴሌዊን game ነው ጨዋታ game ኦቹን ሲጫወቱ ሽልማት ያገኛሉ ሽልማት አዎ
ምን ሽልማት ነው?
ሽልማቶቹ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካሉ
ከድል ነው እንደው
ምን አሉን እም። hello
እየሰማሁት ነው game ኦቹን ሲጫወቱ ሽልማት ያገኛሉ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እ ስምንት ቁጥር ላይ
እሺ እደውላለሁ።
እሺ